Hello አባት
አቤት ሰላም ነሽ?
ይሄ አምቡላንስ service ነው እና መስመሩ እያስገባን ነው።
ያው፣ አላስቸገርኩ። አዎ
እሺ እናመሰግናለን።
እሺ።
እሺ ግን ስለ አትክልት ጉዳይ ነው ያደወልኩኝ።
እ እ
ስለ አትክልት ጉዳይ ነው ያደወልኩኝ።
በምን አይ ድምጽ አቤት
ስለ አትክልት ጉዳይ ነው የደወልኩት።